ጤና ይስጥልኝ። ያለ ቪዛ ጅዴ ነኝ። የሕክምና የጉዞ መረጃ ልስጦ?
hello ጤና ይስጥልኝ።
አብረቀን
ምን አይነት የጉዞ መረጃ ልስጦ?
እሺ ስለ ፓስፖርት ልጠይቅሽ ነበር። ፓስፖርት አውጥቼ ነበር እና ስለ ቪዛ ምናምን ልጠይቅሽ ነበር።
እሺ የት ሀገር ቪዛ ልንገሮት? የት ሀገር ቪዛ information ልንገሮት?
የእንግሊዝ
እሺ እርስዎ በስራ ነው በትምህርት ነው መሄድ የሚፈልጉት ወይስ በ visitor?
በስራ ነው መሄድ የምፈልገው።
እሺ እ የተለያዩ ስራ እድሎችን የሚያገኙበት website አለ። እሱን ልንገሮት?
እሺ ንገሪኝ።
እሺ ደብሊው ደብሊው ደብሊው ዶት
ደብሊው ደብሊው ዶት እሺ
ጂኦቪ ዶት ጂኦቪ ዶት ዩኬ
ዩኬ ዩኬ ብል እዚህ ላይ ገብተው search ሲያደርጉ find job ይሎታል ከስር። እሱን click ሲያደርጉ የተለያዩ ስራዎችን ያገኛሉ።
እሺ እሺ አመሰግናለሁ።
እሺ ወደ health ስለደወሉ እናመሰግናለን። መልካም ቀን።
እኔም አመሰግናለሁ። እሺ እሺ